Hello ሰላም ጤና ይስጥልኝ። ሄሎ
ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
እንትን ለመመዝገብ ፈልጌ ነበረ የዩቲዩብ ኮርስ መውሰድ።
ዩቲዩብ ስልጠና ለመከታተል አዎ
እሺ፣ ስሞትን ማን ልበል?
ስሜ ቃል አመስ።
ቃለ አብ መስምር።
አዎ
ከየት አካባቢ ነው የደወሉልን?
ከዚህ ከአዲስ አበባ ነው።
የት ሰፈር?
ቦሌ ቡልቡላ